ሄሎ ሄሎ ጤና ይስጥልኝ ቤተሰብ ቤት ጤና ይስጥልኝ። ሰላም ነው? አረ password ይሄ auto እንትን ነበረና
አዎ አሁን ይሄ auto save አይደል ስልክ ላይ እንደዛ ሆኖ ስልኬ እንዲህ እንደሆነ አላውቅም። reset አድርጎት መልሼ እንትን ስል ደግሞ እናንተ ጋር ስልክ አስገብቼ እንትን ስል አይ ቶሎ ቀድም ከዛ እንትን አይ ይልክልኛል password ሳስገባ አሁንም incorrect incorrect ነው የሚለው አባ Okay forgot ብለሽ ነው አይደል የላከው የላከው message ታስገቢ እንትን ኮዱን incorrect ነው ታስገቢ የሚለው ኢንኮሬክት ኢንኮሬክት ይላል እሺ copy paste ነው ያደረግሽው እ፣ መጀመሪያ እየጻፍኩ ሞከርኩት አዎ ከዛ በኋላ እምቢ ሲለኝ correct አጻጻፌ ከሆነ ችግሩ ብዬ ደግሞ copy paste አደረኩት በሁለቱም እምቢ አለኝ
forgot ብለሽ ያገኘሽውን password አይደል አዎ forget ስለው temporary password ብሎ ይልከዋል አይደል አዎ እሱን አዎ።
እሱን እንደ ደጋግሞ curr- ሶስቴ ነው አዎ።
አራቴ ነው ይልካልኝ ግን እንደ current ተጠቅመሽው እምቢ አለሽ እምቢ አለኝ አዎ correct credential ይላል እሺ በቴሌግራም ትልኪልናለሽ እ፣ ቴሌግራም ላኪና screenshot አድርገሽ በዛውም ለመመለስ እንዲቀልኝ ምን መልስልሻለሁ ምን ልላክልህ ስልክሽንም በዛው እኮ screenshot ማደርገው ምኑን ነው የቤ- እንትኑን password